hello፣
አቤት ሰላም ጤና ይስጥልን። ቴሌቪዥን
አቤት።
ይሰማል። ምን ልርዳዎት?
okay። አይ ይህን የቴሌ እንትኑን ለመጠቀም ፈልጌው ነበረ።
እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ።
okay፣ እንደዛ አድርጌ በኋላ እንዴት ነው የሚጠቀመው?
ሶስት ቁጥር ለመጫወት የሚል አለ። ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በ coin ነው የሚጫወቱት። coin ለመግዛት ሁለት ቁጥር ላይ አለ።
okay፣ አሪፍ በትኬ አዎ። ጥያቄና መልሱን በተከታታይ አስር ሲመልሱ ትኬት ያገኛሉ። ብርኬ ደግሞ እድሎትን ይሞክራሉ። game ኦችን መጫወት